እስኪ ታች ነው በእናትህ hello ከዚህ ከቫሞስ withdraw ያልኩን ነበር በቴሌ ብር እስካሁን አልገባልኝም። ወደ ቴሌ ብር withdraw ብዬው ነበር አልገባልኝም። ወደ ቫሞስም አልመለሰልኝም።
ቴሌ ብር ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ሀያ ሁለት ሰማንያ ሶስት እሺ ሀያ ስድስት ሀያ ስድስት
ምን ያህል ብር ነው?
አምስት መቶ ብር
በቫሞስ በኩል approve አልተደረገሎትም። ቫሞስን approve ያስደርጉ።
እንደ ቫሞስ እኮ active እየተጠቀምኩበት እኮ ነው አሁን እኔ
approve አልተደረገሎትም ማለት system ይዞቦት ሊሆን ስለሚችል ወደኛ አልተላለፈም። ለመጨረሻ ጊዜ ወጪ ያደረጉት ወደኛ በአስራ ስድስት ነው። ከአስራ ሶስት ቀን በፊት ወጪ ያደረጉት ነው እኛ ጋር የመጣው። ዛሬ ወጪ ያደረጉት ወደኛ አልተላለፈም።